ሄሎ ሄሎ
ጤና ይስጥልኝ።
አብሮ ይስጥልን።
ድንች አዝዤ በጣም ቆየ። ዲሊቨር እንትኑ ደርሶ የነበረ ቴክስቱ ግን አልመጣልኝም እስከ ዛሬ
መች ነበር ኦርደር ያደረጉት?
በሀያ በሀያ አንድ ዲሊቨር ኦርደሩ ቁጡ ደርሶ ነበረ።
አሳውቀውናል ለኛ። ከዛ በኋላ ኦርደር እንዳልመጣ ብሎ
አይ ዛሬ ገና ነው በቃ ለመምጣት ስታት ዛሬ ገና ነው።
ሀያ ኪሎ ነው አይደል? አጠቃላይ ግሩፑ
አይ አይደለም እቴነሽ በሚል እኮ እቴነሽ በሚል የእርሷ አምስት ኪሎ የወይን እሸት አምስት ኪሎ አዎ፣ አዎ፣ ድጋሚ ወይን እሸት አምስት ኪሎ እና ፍንሱ።
አዎ፣ ስንቱ አዎ እሺ ነገ እንላክሎት። ነገ መረከብ ይችላሉ።
ይቻላል።
እሺ ነገ እንልክሎታለን። እሺ መልካም ቀን።